ሰላም ነኝ።
ሰላም ነው ያለሁት አሁን ማለት ነው። ሰሚ የወሰን order ነው የገባበት ሬስቶራንቱ ወሰን ያለው
እሺ ንገረኝ፣ order number ከን
ሀምሳ ስድስት ሰማንያ
ሀምሳ ስድስት ሰማንያ ሌላ order ይዘሃል እንዴ?
ሰማንያ አንድ ሰማንያ አንድ ሰማንያ አንድ ነው። እሺ አዎ
ምን አሁን ልትቀመጥበት ነው? አሁን ትቀመጥ፣ ችግር የለም ምሳ ሰዓት ነው ልትወስደው መስለኝ። ማን ነው ስማ አባዬ?
ይሳቅ እሺ hello ይሳቅ ወይ
ወይ ይወጣልሃል። እሺ
እሺ እሺ